ሄሎ
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
Hello ጤና አቶ ሙባረክ ሳይድ
አዎ ነኝ።
ከ Plus Solution ድርጅት ነበር የምደውልልዎት።
ከምን ሄሎ ከዊ ሄሎ፣ ፕላስ ይሰማኛል።
Solution ድርጅት ነበር የምደውል እሺ ከ We እሺ፣ Plus ምን Solution ነበር?
ድርጅት ነበር የምደውልልዎት።
ምን ነበር?
ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል።
እሺ ነው።
Hello ይሰማል ይሰማኛል። አዎ ይሰማል።
ይሰማል።
አዎ እሺ ይሰማል።
ያ ምንድን ነው? እሺ ያኝም ምንድን ነው? ከእያንዳንዱ trip ላይ ድርጅታችን አስር percent የሚቆርጥ ሲሆን ከዛ ላይ አራቱን percent መልሶ ለአሽከርካሪዎች የሚቆጥብ ይሆናል። ይህንንም ደግሞ ድርጅታችን ያደረገበት ዋናው ምክንያት አሁን ላይ አሽከርካሪዎች የሚገባቸው ጥቅም እያገኙ ነው ብለን አናስብም። ለምሳሌ አዎ አዎ የሕክምና፣ የጡረታ እንዲሁም ሌሎች ጥቅማ ጥቅሞች ስለሌላቸው ትክክል።
ይህንን በጋራ የሚቆጥቡበትንና በጋራ አቅማቸውን የሚፈጥሩበትን ስርዓት ነው ይዘን የመጣ ነው።
በጣም አሪፍ።
እንዴት እንዴት አዩት ሀሳባችንን?
በጣም ደስ ይለናል። እኛም እንደ ሹፌሮችን የሚያግዝ ነገር ነው የምንፈልገው። more የሚሰራው በብዛት customer ላይ ነው እንጂ ሹፌሮችን የሚያበረታታ አዎ ነገር የለም ሀገራችን ላይ።
ትክክል። እሱን ታሳቢ አድርገን ነው ዋናው የድርጅታችን ዓላማ አሽከርካሪዎች ያው እንደሚታወቀው የትም ቦታ የሚያደርሱን ከኛ ጋራ day to day እንትን የሚሉ ናቸው እና እንዴት አዎ ነው ከእሱ የምናገለግል ጋራ እነሱ ጋር የሚጠቀሙበትን መንገድ አቅማቸውን የሚፈጥሩበት ብለን በማሰብ ነው ይሄንን ሀሳብ ያመጣ ነው።
ትክክል። በጣም አሪፍ ነው። እንዴት ነው መመዝገብ የምንችለው?
እሺ መመዝገብ ከ Play Store ወይ ከ App Store ላይ We Plus Solution የሚል application አለን።
እሺ We- Win ያንን Plus በማውረድ አ We Plus solution Win Plus።
provider
እሺ እሺ solution provider የምትላለችን እሱን አውርደው መመዝገብ ይችላሉ። ምናልባት ደግሞ የቴሌግራም ቁጥርም ከፈለጉ እና ፋይል መላክ ከፈለጉ የቴሌግራም አዎ ቁጥርም አለ ልስጦት።
እስኪ አዎ ይንገሩኝና ምናልባት
እሺ ይመቾታል ለመውሰድ ወይስ text አዎ ላድርግሎት?
ይጣፍኩና እሺ ይጣፍኩና ንገ እሺ ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዘጠኝ ዜሮ ዜሮ
ዜሮ አንድ ዜሮ አንድ ስልሳ ስምንት ስልሳ ስምንት አስራ ስድስት
አስራ ስድስት እሺ
በዚህ ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄም ካሎት በማንኛውም ሰዓት መደወል ይችላሉ። ከኛ ጋራ እያንዳንዱ ጉዞ saving ም investment ም ነው። ሀሳቡን ከወደዱት ደግሞ ለሌሎች ጓደኞቹትም እ፣ ቢያጋሩና አብረን ብንሰራ ባይ ነኝ።
ይገኛል ልሞክሩን application አውርጄ ያለኝን ሀሳብ አስተያየት መልሼ ደውዬ እንትን እላለሁ።
እሺ፣ እናመሰግናለን። መልካም የስራ ይሁንሎት። እሺ፣ አመሰግናለሁ እኔ። እሺ።
እሺ።